ሄሎ ሄሎ፣ ጤና ይስጥልኝ አብሮ ይስጥልኝ። እንዴት ዋልሽናል?
አለ እግዚአብሔር ይመስገን።
አለሁልሽ። እንትን ከአትሪስታት ተመዝገበን ነበር አዲስ እና እሺ።
ደውላል ደርሷል ክፍያ አስገቡ ብላኝ ነበር እና account ምናምን የት ነው የማገኘው እሺ፣ account ልንገርሽ፣
እሺ፣ ንገሪ አንድ ሺ
አንድ ሺ ሀምሳ ሁለት ሀምሳ ሁለት ሰማንያ ሁለት ሰማንያ ሁለት ሀምሳ አምስት ሀምሳ አምስት ስልሳ ዘጠኝ ስልሳ ዘጠኝ አንድ ቁጥር
አንድ አንድ ሺ ሀምሳ ሁለት ሰማንያ ሁለት ሀምሳ አምስት ስልሳ ዘጠኝ አንድ አ
እሺ። ማስጌ ቴክኖሎጂ ይላል።
እሺ። እና አድራሻችሁ የት ነው? ይቅርታ ቦሌ መድኃኔዓለም ቦሌ መድኃኔዓለም አዎ፣ ከቤተ ክርስቲያኑ ጀርባ እዚህ ንግድ ባንኩ ጋር የቱ ጋር ነው? ቦሌ መድኃኔዓለም ንግድ ባንኩ የቱ ጋር ነው? ቢያቸው ቴሌው ማለት ነው። አራት መንታ ይሄ ሰንሻይን ቤቶች የሉ አዎ እዛ አካባቢ ጋር ነው።
እሺ እሺ።
እም፣ ወይም ደግሞ የአቢሲኒያ building ኤምሬት ኑር real estate ብለሽ ነይ።
ምን
አቢሲኒያ አቢሲኒያ አቢሲኒያ ህንጻ የቱ አካባቢ ነው ብለሽ ኑር ሊስቴት ፎቁ የቱ ጋር ነው ቢያቸው የኤምሬት ማለት ነው።
እሺ እሺ እሺማ እዛው ላይ ነን። እሱ ሁለተኛ ፎቅ ላይ ነን።
እሺ ነይ። እሺ